hello ጤና ይስጥልን ቤት ቤት
አንድ የ cashier code ደርሳ ይል
ንገረኝ።
አስራ አንድ
አስራ አንድ አርባ ሶስት አርባ ሶስት አስራ ስድስት አስራ ስድስት ሰማንያ ስድስት
እሺ አሁን ታርሞላል። update ሆኗል። እሺ check አለ
ቀሪ ጨዋታ አለው አይደል?
ያልታረሙ አሉ። የቶተንሃም ምናምን ያላለቁ አሉ። እነሱ እስኪያልቅ ጠብቅ። እሺ
የስፔኑ ታርሞ የሬሲንግ ሳንታንድ ታ- ታርሟል። ታርሟል። እሱ ታርሟል። double chance አለ አዎ።
የባየር ሊቨርኩሰን double chance፣ ሪያል ኦቬዶ ከሬሲንግ የሚለው double chance፣ ሞንዛ እና ፍሏም የእነሱ ታርሟል። እሺ okay እሺ እ፣ ውጤት መጠየቅ ይችላሉ ካላስቸገር የማን የኮለንን
ኮለን
ጀርመን ቡንደስሊጋ
እሺ ዜሮ ለዜሮ ሀፍታይም ወጥተዋል። እሺ